ሄሎ
ሄሎ፣ ጤና
አብሮ ይስጣል።
መኪና አይተን ነበር። one o five ምን መኪና ዋን ኦ ፋይቭ
ዋን ኦ ፋይቭ መቼ?
አውቶማቲኩን
ኦኬ የቆየ ነዋ።
ያ ተሽጠዋል።
አዎ አዎ የቆየ ነው ተሽጧል።
እሺ፣ ፈርናንዴዝ ፎርቹን- ፎርናንዴ ነው ምንድን እንደሚለው
ፎርቹን አዎ
እሱ እ, ቲክቶክ ላይ ነዋ ፖስት ተደርጎ ያያችሁት።
አዎ።
የቆዩ ናቸው አባ
እሺ፣ ባንክ ያለበት ምን አላቸው?
ያለበት ሰው የሚመቻች
የሚመቻች ነው ሚ- ወይስ ያለበት አይ የሚመቻች ነው ያለኝ የሚመቻች ምን አለሽ? ምን ትኩሰን አለሽ?
እ፣ ቱክሰን ሳይሆን ቢዜድ ፎሬክስ ምናምን ያለኝ Jetour bZ4X እ፣ እ።
okay እንትንስ የለሽም?
ምን?
ፋኦ ሄሎ
ፋኦ ፋኦ
ሄሎ ሄሎ ፋኦ የለሽም?
እ፣ FAW ፓስተር ያለው branch ኣችን አለና ስልክ ልስጥክ የነሱን
እሺ ንገረኝ እስቲ text አድርግልኝ። ሄሎ